ሄሎ ቤተሰቤ ነኝ
ሄሎ ሄሎ ይሰማኛል
ሰማንያ ስምንት ዘጠና ሰባት ሰማንያ ስምንት ዘጠና ሰባት ዘጠና ሰባት ምን ሆነብህ አዎ ስድስት ነጥብ ስድስት ኪሎ ሜትር ነው የሚያሳየው መቶ አምስት የሞተረኛ ነው መሰለኝ መቶ አምስት ነው እያሳየኝ ያለው።
እስኪ ልለካውና የሚመጣ ከሆነ አስተካክልላለሁ
አየሁ።
ማን ያልከኝ ረመዳን ረመዳን
ረመዳን check ላድርገው እሺ እሺ፣ እሺ፣ እሺ።